hello አቤት፣ ሰላም ነው? እንዴት ነሽ?
ጤና ይስ ሰላም እ እንትን information ፈልጌ ነበር በ ይቻላል። ስለ የ Flint Flintstone ቤቶች እንትን ነበር መሰለኝ ያወጣው።
ስለ ቤት ነው ስለ አክሲዮን ነው መረጃ የፈለጉት?
አይ በሚ- የሚሸጡ ቤቶች አሉ አይደለ?
አዎ አዎ።
የ Flintstone እነሱን ነበር የፈለኩት።
እሺ ይቻላል።
የት የት እንደሚገኝ ቦታዎቹ clearly ስላላወቅኳቸው ነው።
እሺ office ኣችን ለጊዜው እ፣ ገርጂ ቦሌና ልደታ ነው ያለው።
አሀ እዛ መጥተው በአካል ያለውን ነገር መነጋገር ይቻላል። እ፣ የት አካባቢ ነው ያሉት? እሱ እኔ ባልደራስ አይ ካሳንቺስ አካባቢ ወደ ቃላው አይ ካሳንቺስ አካባቢ እስከ ቃላው ቃውሳን ምናምን ነበር
ረጅም አሉ ምን ወደ ምን- ምን አልሽኝ? ናት- ይቆራረጣል ይቆራረጣል ይቆራረጣል እሺ ደውል መልሼ ልደውል መልሼ ልደውል